ሄሎ ጤና ይስጥልን
አቤት
ሰማንያ አንድ ሰማንያ ስምንት ፕሌስቶ ነው አምስት እየደወሉ ነበር። ሄሎ ሄሎ ሄሎ ሄሎ ሄሎ ሄሎ ሄሎ ሄሎ እኔ ጋ- እኔ እኮ ይዤዋለሁ ግን ምንም